የዘንድሮ 125ኛው የአድዋ ድል በዓል በትግራይ ክልል በመቀሌ ከተማ ተከብሮ ውሏል። የክልሉ ጊዜያዊ አስተዳደር የባህልና ቱሪዝም ቢሮ እንደገለጸው በጸጥታ ሳቢያ እንደ ወትሮ በአድዋ ከተማ ሳይሆን በመቀሌ ከተማ ነው የተከበረው። የመቀሌው ዘጋቢያችን ሙሉጌታ አጽበሃ የስልክ ሪፖርት አድርሶናል።
በየዓመቱ የአድዋ ድል በዓል በአድዋ ከተማ የካቲት ሀያ ሶስት በተለይ በሰሎዳ ተራራ ስር በድምቀት ሲከበር ቆይቷል። ዘንድሮ በዓሉ በከተማዋ አልተከበረም። በትግራይ ክልል ጊዜያዊ አስተዳደር የባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ግርማይ አረጋዊ ለአሜሪካ ድምፅ እንደተናገሩት መቶ ሀያ አምስተኛው ዓመት የአድዋ ድል በዓል በትግራይ ክልል ባለ የሰላምና የጸጥታ እጦት ምክንያት በዓሉ በአድዋ ከተማ በአደባባይ ሳይከበር ቀርቷል ብለዋል። ይህ በዓል በመቀለ ከተማ በአንድ ሆቴል ውስጥ ታጥሮ መከበሩ አቶ ግርማይ ተናግሯል። በመቀለ ከተማ አክሱም ሆቴል በዓሉ የአድዋ ድል በሚዘክሩ መልኩ የኪነ ጥበብ ስራዎች የቀረበ ሲሆን ድሉን አስመልክቶ ውይይት ተካሂዷል። አቶ ግርማይ በሰጡት ማብራሪያ ቢሯቸው የአድዋ ድል የባዕድ ወራሪ ኃይል ለመመከት የተደረጉ ውጊያዎችና ድሎች ማጠቃለያ ነው ብሎ እንደሚያምን ገልጸዋል። በደጓዓሊ ድዋ፣ መቀለና አምባላጀ የተደረጉ ውጊያዎችና የተገኙ ድሎች መጨረሻ ነው የአድዋ ድል ብለዋል። በአሁኑ ጊዜ በዓሉ በአድዋ ከተማ ሳይከበር የቀረበት ብቻ ሳይሆን የትግራይ ሕዝብ በባዕድ ተወሮ ችግር ውስጥ በወደቀበት ጊዜ ነው በዓሉ እየተከበረ ያለው በማለት ገልጸዋል። በባዕድ ኃይል የአድዋ ተራሮች እንዲሁም በትግራይ የሚገኙ ቅርሶች በሚደበደቡበት ጊዜ ነው መቶ ሀያ አምስተኛው ዓመት የአድዋ ድል በዓል እየተከበረ ያለው ብለዋል። በትግራይ የተለያዩ ቦታዎች ያሉ ቅርሶች የወደሙና የተዘረፉ በመሆናቸው ይህ ደግሞ እንደ ባህልና ቱሪዝም ቢሮ እናወግዛለን ያሉ ሲሆን በቀጣይም የፌዴራል ባህልና ቱሪዝም ሚኒስቴር እንዲያወግዘው አሳውቀናል ብለዋል። ይህ የነጻነት በዓል ነጻነታችን ሳይከበር እየዘፈር ነው ያለው በዓል ነው ብለዋል። በአድዋና በአካባቢዋ በመላው ትግራይ በባዕድ ኃይል ተወሮ ግፍ እየተፈጸመ ባለበት ጊዜ ይህ በዓል እየተከበረ በመሆኑ ሐዘን ይሰማናል ብለዋል አቶ ግርማይ። የአድዋ ድል በዓል የህዝቦች ትግል ተምሳሌት ለነጻነት በሚል መሪ ቃል መከበሩም ተናግረዋል። ለአሜሪካ ድምፅ ሙሉጌታ አጽብሃ መቀለ ነው።